የት ነው ዩኒቨርሲቲ?
ሄሎ ሄሎ፣ አቤት።
ቺፕ ቺፕ ነው አይደለ? ደውላችሁልኝ ነበረ።
ይቅርታ፣ ማን ነበረ ስሞት?
ኤ- ኤደን
okay። አዎ፣ ያልመጣ product ነበሩት።
አዎ እንቁላል አልቋል ብላችሁኝ ነበረ። እንቁላል አልቋል ነበር።
እንቁላል ያልመጣሉት አዎ
በቃ ነገ እንዲመጣ ለማድረግ ነበረ።
እ ይቻላል።
እሺ፣ የት ነበር location ኦት?
ቤተል ቤተል።
አዎ እሺ፣ ስንት ነበር አጠቃላይ የ group ኡ?
እ so አጠቃላይ ስድስት ስድስት ነው።
አዎ በቃ እሺ፣ ነገ ይመጣሉ። እ driver ሲደውል ያንሱላቸው።
እሺ እሺ እሺ፣ መልካም እሺ እሺ bye